ጤና ይስጥልኝ ጠብታ አምቡላንስ።
እባክሽ የደመቤት አይሴምሲ ነው ያለ ነው።
እሺ ከአይሴምሲ ጤና ጣቢያ ይወስዱልና እዚሁ ሰፈሩ ውስጥ ከዛ ወይ እ አይሲኤምሲ እ?
ከፍተኛ የጤና ተቋም ወደ ዝቅተኛ የጤና ተቋም ማድረስ አንችልም።
ኧረ አዎ ከጤና ጣቢያ ቢሆን አዎ፣ ግን ከአይሲኤምሲ ከጤና ጣቢያ እሺ የተሻለ ከጤና ጣቢያ እንትን ትወስዱልናላችኋ የት በ- እንትን ምንድን ነው ስሙ ሚኒሊክ እሺ ሪፈራል ከተጻፈላችሁ እና አዎ communicate ካደረጉ ከ- ማለት ከ- ነው።
እሺ እደ- እደውልልሻለሁ ልክ እዛ ስንደርስ እሺ እሺ መልካም እሺ እሺ